ካስችልም መጣለ ገና
ሄሎ ሄሎ
ወዬ
አለቃ
ደህና ነህ?
ብሔር ይመስገን
እንደ
ሁሉ አማን አ?
ሰላም ነው፣ ሰላም ነው።
አለው አለቀልህ አብሬ ደህና ነኝ። አሁን እዚሁ የእኛ መስሪያ ቤት ነው ስሄድ የዚህ
እግዚአብሔር አሁን ዳክ ተብሏል
አዎ፣ ኧረ አሪፍ ነው።
ይበላል።
እ?
የእኛ መስሪያ ቤት ነው ስላልከኝ፣
አዎ አሁንም በጥ- ህዝቡ በጥሪያ ደወል እ፣
ይመስገን እና
እዚያ ነኝ። ለማንኛውም ደህና ነህ?
ይመስገን ይመስገን አለቀላ
አይደል? ስራችን አየሁላት እኮ ትናንትና።
ማንን
የእኛ አልከኝ ነዋ።
ኦኬ እሺ
መረዳት
እ? እ?
አይ አልተመረጠም። ይቀጣል። ለከርሞ ትሁን ይቀመጥ።
እሺ ለእኔ የእኔም የእሷም ነው
አንተን እኮ አልሞላሁትም።
ኦኬ የእኔን አላየውም የእሷን ኖት አክሴፕት ተራራል
አዎ፣
አብሽር በቃ እስኪ እንግዲህ እድሜዋ ሲደርስ ሌላ- አልደርስም እድሜዋም ገና እ?
ስንት ዓመቷ ነው? እድሜዋም አልደረሰም እኮ ዝም ብለን ያስሞላል።
አ በምን ያውቁታል ግን እነሱ
አይ ዝም ብዬ ነው እንዲህ ስያት ፊቷን
አ ግን ያው አለ አይደል አንዱ እንኳን በተሳካ ብለን ነበር ምን አይነት እድለ ቢስ እንደሆኑ
አይዞህ አይዞህ ተስፋ አትቁረጥ።
ምን የኔን text ላርግልህ የትኛውን text ላርግልህ ወይስ በቴሌግራም ልላክልህ ቴሌግራም ላከው ዛሬ አሁን ታለኛ እዚህ ቢሮ ነው እ ምን አልከኝ
ቢሮ ያለውን
okay
አዎ እዚህ ነኝ። እዚህ መታወቂያ ነው።
okay እሱ ጋር ነን
አዎ እዛ ነኝ።
በቃ እሺ እና አብሽር text ለማንኛውም አድርገው። ችግር የለም ነገ እልሃለሁ። text እሺ።
አድርገው።
እሺ
አዎ፣ በቃ እሺ።
በቃ በርታ እንግዲህ ቻው።
ይቅናሽ